hello ጤና ይስጥልኝ ቃል ኪዳን ነኝ ከበስቲ ቤት ምን ልርዳዎ
በስቲ ቤት
withdraw account ኡ ማለት ነው ብር እንዴት ያስተላልፋል ብዬ ነው ወደ በስቲ ቤት
deposit ለማድረግ ነው አዎ ለማስገባት አዎ
እኮ እሺ deposit የሚል አለ ልክ በስተቀኝ በኩል ያለችውን ሶስት ነጥብ ሲነኩት አዎ ይመጣሎታል deposit የሚል አለ እሱን ይጫኑና ያስመርጦታል በቻፓ ወይ በሳንቲም ወይ በ voucher የሚል ያስመርጦታል አይ ከየት ነው መላክ የፈለጉት